hello hello ሶፊ ወይ ወይ ደህና አደርክ?
ሰላም አደርስ አለን። ጽጌ የምትባል customer ደውላልኝ ነበረ ቤላ location
ቤላ እ ሎኬሽኗ ነው ታመመ ቤላ ነበር ትናንት አታይ እንዴት ደረገው
location ኗ ነው ቤላ እ
አዎ አንድ ያልሄደላት አለች ቤላ እንትኑ ጋር ሰዓት አልበቃቸውም ነበርና በጣም አርፍዶ አዎ፣ ነበረ ሲወጡ አለው ብሎኝ ሲወጡ ከዛ አልመጣም ማለት ያ፣ ሰ- አርፍዶ ነበር የወጡትና አዎ።
ሰዓት አልበቃቸውም ነበረ ለማድረስ
ስለዚህ ዛሬ ዛሬ ወጥቷል ፒዲኤፍ ላይ ገ- ገብቷል እኮ አይደለ ኮምፕሊያንስ ላይ ኒው ላይ ገብቷል ቼክ አላደረግኩትም ለእኛ አይ፣ ስላላሳወቅ
እስቲ ቼክ አርጊው እ፣ ግን ያ ብዛት ስላለ ያ ብሞር ቼክ ብታረጊው አሪፍ ነው okay አንተ አልገባህም አልገባውም ዛሬ እኔ በቃ እሺ ያ ብን ብታዋሩት አሪፍ ነው እሺ ሶፊ